የመልካም ምኞት መልእክታችንን ለማድረስ በእጅ ስልኮ መጥተናል። እንኳን ለገና በዓል በሰላም አደረሶ። ታሜጋስ ነን። በሴትና በወንድ የፋሽን አልባሳትና ጫማዎች ቀዳሚ ምርጫዎ ስላደረጉን እናመሰግናለን። አዳዲስ የገቡ የፋሽን አልባሳትና ጫማዎች ስላሉን በተመቾት ቅርንጫፎቻችን መጥተው ይጎብኙን። በምናስመጣቸው ፈርኒቸሮች፣ የ finishing ዕቃዎች፣ ሴራሚክ፣ porcelain፣ ግራናይት የቤቶና የቢሮ ድምቀት ስለሆንን ደስ ይለናል። ሁሉም ቅርንጫፎቻችን ጋር ቢመጡ አዳዲስ የገቡ ፈርኒቸሮችን ታገኛላችሁ። መገናኛ ታሜጋስ ሕንፃ፣ ሴንቸሪ፣ ሳር ቤት የታሜጋስ መገኛ። መልካም በዓል። ታሜጋስ ታሜጋስ